ሄሎ ጤና ይስጥልን ቤት ቤት መሰለሽ ገባው አቤት ቴሌ- በቴሌግራም መሰለሽ ገባው ልከህልናል ያው ዜሮ ዘጠኝ ዜሮ ሶስት ቤቱ ነው ብዙ ሰው እየላከ ስለሆነ ነው እሺ
ዜሮ ዘጠኝ ዜሮ ዘጠኝ ያንተ ቁጥር ነው ይሄ
እም፣ ብር የቤስቲቪ ብር
እኮ ዲፖዚት አድርገህ ነው አይደለ
account ቤስቲቪት deposit አድርገህ ነው አዎ እሺ ስንት ብር ነው
በቃ message ና አስገባው በቴሌግራም message ኡን በቴሌግራም ላክልኛ አዎ እሺ በቃ እናየዋለን እሺ ትንሽ ጠ- ትንሽ ጠብቀን እሺ እሺ እሺ እሺ